hello hello ጤና ይስጥልኝ።
ጤና ይስጥልን። ድርጊት የሆነ ምን ልርዳዎ?
የእሸቱን አዲስ stand up comedy ለማየት ነበረ።
ይህ ይችላሉ።
እ በኦንላይን መዝ- መዝገብ እንችላለን?
እኔም መዘግቦታለሁ። ስሙ ኦስማን ሊበን።
እሺ ሶስት ነው።
እሺ ስምሽን ንገር።
እሺ የኔ ሜሮን ነው።
ሜሮን ናት።
ሜሮን ሜሮን በዙ፣
እሺ ሀና ስልክ ሀብታሙ ወጥ- ነው።
ስልክ ችግር የለም።
ዜሮ ስልክ ዘጠኝ በአንቺ ሰላሳ እንትን አምስት እናደርጋለን እ ዜሮ ዘጠኝ ሰላሳ አምስት እሺ አርባ አራት እሺ ሀምሳ ሶስት ሰባ አምስት ሀምሳ ሶስት ሰባ አምስት እሺ ብዛት ሶስት ብዬ ለያዘው አዎ
እሺ ነገ አስራ ሁለት ሰዓት ይጀምራል። ከአስራ ሁለት ሰዓት በፊት ቀደም ብለው ይገኙልን።
እሺ ክፍያ payment እንዴት ነው የምናደርገው?
ክፍያ አራት መቶ ብር ነው። ስትመጡ በ cash ይዛችሁ ነው የዛ ቀን።
እሺ እዛው አዎ እሺ እናመሰግናለን።
ከአስራ ሁለት ሰዓት ግን ቀደም ብላችሁ ተገኙ። አስራ ሁለት ሰዓት ቀጥታ የምንጀምርበት ሰዓት ነው።
ቦታው exactly የት ነው?
CMC ሚካኤል Economics Association CMC ሚካኤል ጋር ድልድዩ ጋር Economics Association ቢሉ ያሳየዎታል ሰው። እሺ መልካም ምሽት።
እሺ አመሰግናለሁ።
እሺ